hello ብሩክ እ
እ አየሁት እኮ AnyDesk ኡ አልገባኝም እኮ ምንድን ነው እንደ AnyDesk አታውቅም እንዴ አንተ? ከአሁን በፊት እኔ አላውቅም እኮ እኔ ያየሁ ራ- ዛሬ ገና ነው ራሱ እንትን ያልኩት ያየሁት እንዴ ራሱ ከላይ እስኪ ፈልግ፣ የሆነ ቀይ ነገር ነው።
scanner ላይ ቆይ ላሳየሽ።
እሺ
AnyDesk ማለት ከእኛ ጋር የሚያገናኝ ነው።
እሺ
ልክ እንደዚህ ማለት ነው። ይኸውልህ screenshot
ወይ ነገ ጠዋት እናድርገው ወይ
እ፣ እሺ ይቻላል። እሺ ግን AnyDesk ማለት ይሄ ነው። እሺ።
ምን ታክልኝ ቴሌግራም ላይ አ፣ ይሄ ማለት ነው። download ታደርገውና ነገ በቃ ስራ ሳጀምር ደስ ይላል።
በቃ ጠዋት ላይ ባለሙያ ባለሙያንም ሰርቼ እንትን በቃ setup ኡን ያስተካክልልኝ
ምንም የሚስተካከል ነገር የለውም። እኛንን የምናስተካክል ይሄ እኮ ቀላል ነው።
አሀ ምንም ባለሙያ ምናምን ይሄንን ነው አያስፈልገውም?
የምትልከው። ይሄንን አሁን የላኩልን ላክልን በቃ ነገ በቃ እሺ እሺ